Hello Hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳ ሰላም ነው?
እንዴት ነህ አዎ እንዴት ነው? አምስት ሺህ ብር voucher ተሳስቼ voucher አድርጌያለሁ። አሁን pending ነው መመለስ ይችላል?
መመለስ ትችላለህ ግን ሲመለስ ሲመለስ አዎ እንደገና ማውጣት አትችልም ብሩ እ እንዴት ለምን? እሺ መለስ አሁን እስኪ እሺ መመለስ ትችላለህ ግን እ non withdrawable ላይ ነው የሚቀመጥልህ non withdrawable ማለት ብሩን እ፣ ማውጣት አትችልም ማለት ነው መጫወት ግን ትችላለህ
እሺ ሌ- ተጫወተህ ግን ሌላ ካሸነፍክ ሌላ ነው።
ብር ግን ማ- ማውጣት ያለው ግን ሌላውን ትችላለህ ግን ይሄ አዎ፣ እሺ ይሄ የምታስገባውን መለስ እሺ አትችልም እሺ voucher ያለው መለሱ እሺ እሱን- እሱን እንዴት እንደምትመልስ ልንገር። እኛ አይደለን የምንመልሰው፣ ግን አንተ ነው እ።
የምትመልሰው። እንዴት እሺ።
እንደምትመልሰው እነግርሃለሁ። ቴሌግራም እሺ።
ትጠቀማለህ?
አዎ Voucher ብለህ ጻፍልኝ በቴሌግራም።
ቴሌግራም አ እዛ ላይ አሳ- አሳይሃለሁ እንዴት እንደምትመልስ ራስ። እሺ voucher ብለህ ትጽፍልኛለህ።
ቆይ እሺ።
እሺ ልግባ ልግባ እሺ እሺ አሁን ልጠብቅህ።
አዎ እሺ እሺ
ያ አዎ ለምን ተናገር ሄሎ ሄሎ።
ኦኬ በቃ ነገረኝ በቃ step ብቻ ነገረኝ አሁን እ፣ እሺ፣ እንትን ኔትወርክ እ፣ እሺ ምን መሰለህ voucher እሺ።
ኮዱ ስድስት digit ነው።
ምንድን?
እሱን voucher code voucher code እሺ ኮድ አይደል? ኮዱ ስድስት አዎ።
digit ነው እና ውስጡ ፊደል ያለውን እሱ የምታገኝበትን መጀመሪያ ልንገርህ። ከዛ በኋላ deposit እሺ።
እንዴት እንደምታደርግ እነግርሃለሁ። ኮዱ እሺ።
የምታገኘው መጀመሪያ account history ትገባለህ።
እሺ account history ን ስትነካ voucher history የሚል ደግሞ ከላይ ይመጣልሃል። check አድርገው እሺ።
እዛ ላይ እሱን እሺ።
ትነካለህ እንደገና voucher እሺ history። ከዛ እሺ።
ቀኑን ትሞላለህ። መቼ ነበር withdraw ያደረገው? ትላንት።
እ፣ እ፣ ትናንት ማታ እሺ ሁለት ማለት ነው December two።
እሺ ስለዚህ እሺ December two start ኡን ትልና ከዛ በኋላ show ትለዋለህ
እሺ ወይም search ከዛ ይመጣልሃል voucher code ኡ ስድስት digit ነው ውስጡ ፊደል አለው letter ከዛ ከዛስ ከዛ እሱን ኮፒ ታደርጋለህ ስድስት digit ኡን code እሺ ከዛ እሱን ኮድ እንደገና deposit ደግሞ ትልና ከላይ
እሺ ከዛ voucher ይመጣልሃል የመጀመሪያ voucher method አዎ እሱን ትነካለህ በእሱ deposit ማለት ነው ከዛ እሺ insert code የሚል ይመጣል እሺ insert code ላይ ኮፒ ያደረግከውን ኮድ እሺ paste ታደርጋለህ ኦኬ ፔስት ካረክ በኋላ deposit ስትለው ይመለስልሃል ማለት ነው ወደ ራሱ ቁጥር okay ሲመለስ አየህ እንደነገርኩ ነን ዊዝ ድሮይቨር ላይ ነው የሚቀመጠው remember እሱ ኦኬ
እሺ ኦኬ